ጤና ይስጥልኝ ምክር ቤት
አብሮ ይስጥልኝ ይህ ድሮ ብዬ ነበር።
በዚህ በስልክ ላይ
አዎ
እሺ እንትብና
ሀያ ሀያ አራት ጊዜ
እሺ ጠብቀኛ እንዴ
ማን ጅሮዋ
ቴሌብር ቁጥር የደወልክበት ነው አይደለም?
አዎ አዎ ለዝጓ
አይ ጠብቀኝ።
አይ እየገባ ነው።
እሺ በቃ እ፣ ሁሉም ሲገባ ብዬ ነበር ገብቷል። አሁን ስለደወልክ እናመሰግናለን። መልካም ቀን። እሺ እሺ